ቤት ቤቴ ነው የሚረዳው።
በዛ ውስጥ ረግተን እስካሁን አልገባም። ከትላንት ወዲያ ወጣበት።
ከትላንት ወዲያ አዎ በዚህ ስልክ ነው።
አዎ ስንት ብር ነው?
አስራ አንድ ሺህ ብር
አንዴ ጠብቀኝ።
አይ
አስራ አንድ ሺህ ብር confirm ስላልተደረገልህ ነው። እሺ withdraw ስታረግ withdraw ስታረግ confirm ካለ እኛ ጋር ደውለህ confirm አስደርግ። እሺ እና አሁን እንዴት ነው?
ወደ ዳንኤል ነው አይደል? አንድ ሺህ አርባ አራት ሰላሳ አዎ።
አስራ ዘጠኝ ሰላሳ ሁለት ስምንት አዎ confirm አድርጌልሃለሁ። process አድርጎ ስጨርስ ይገባልሃል።
ይገባል። አሁን አዎ ይገባል።
አይ withdraw ስታረግ እኛ ጋር ደውልን confirm እንድናደርግልህ።
ምን ሳረግ?
እንደዚህ ወጪ ስታዝ እም።
ኮንፊርም ካለ እኛ ጋር ደውልልን።
አይሽ
መልካም ቀን